Hello?
Hello አቤት።
ሰላም ማ ከሱቁ ነበር ደውልልዎት።
እሺ።
ይቅርታ order አድርገው ነበር አይደለ?
አዎ፣ በትክክል የበግ የበግ ስጋ እህ ለሶስት አዎ፣ ለሶስት ማለት ነው።
አዎ ይቅርታ በጣም እና እ፣ አቅራቢው ስላላመጣልን ነው ይህንኛውን refund ልናደርግሎት ነበር።
አይ ችግር የለውም ከሌለ እሺ refund እናድርግሎት አይደል? በእርሶ ካለ ለምን ሌላ ቀን አይገባም?
አይ ሲኖር?
ሌላ ቀን ወይ ሲመጣ ብንነግረው አይሻልም? ማለት የሚመጣበትን ቀን አላወቅነውም። ለዛ እሺ፣ እሺ በቃ ዞሮ እርሶ ጋር አዎ፣ እርሶ እኔ ጋር ጋር በዚህ በዚህኛው ቁጥሬ ማለት ነው።
እሺ ይገባልዎታል የሶስቱ አ- አዎ ሲጀመር ለራሴ ነው ያው አንድ ስለማይቻል ነው በሶስቱ ያዘች።
እሺ፣ እሺ refund እናደርጋለን። መልካም ምሽት።
እሺ thank you እሺ እናቴ።